ሄሎ፣ እና ሰላም ነው አለን እግዚአብሔር ይመስገን።
ቦሌ ጋ ነው ያለችው? ቦሌ ጋ።
አዎ ቦሌ አይ እኮ አሁን መሰል እንትና ነው ቡኳን ረሳዋት።
ምን እድሳት ነው?
አይ ሲሟ ተቀይራ እሺ
ቡኩን አልሰጣችሁኝም እኮ መተሽ
እ ምን መጥቼ ልበል?
አዎ ይ- እርግጠኛ ይዘሽ መተሻል። ቡክ እዚህ ጥለዋል። ምን book service book የጣለ ሰው አለ
አይ አልሰጠችኝም ጭራሽ።
እኮ በቃ ነያ ቅርብ ከሆንሽ መደወል እኮ አይጠበቅብሽ።
እኮ አላችሁ ብንመለስ አዎ አለ
እሺ